ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ዶሚቲቭ ነው የምንረዳሁት።
ጥሩ መባል አለው። እንትን የሆነ የስራ እንትን አለ ብሎ ነበር ማስታወቂያ ውጪ ነበር የገባሁት።
ምን አይነት ስራ ነው የፈለጉት?
በካሜራ ማለት ነው።
ካሜራማን።
አዎ።
ከየት ነው የደወሉልን?
ከአዲስ አበባ ገርጂ
እሺ። ስሞትም አድረግ ግሩም ታምራት
ማን አሉኝ?
ግሩም ታምራት
እሺ። ስልክ ቁጥር ዜሮ ዘጠኝ ሀያ ስምንት ሀያ ስምንት ሰማንያ ስድስት
ሰማንያ ስድስት ስልሳ ስድስት ሰባ አንድ
እሺ። ስለደወሉ እናመሰግናለን። ክፍት ስራ ሲኖር እንደውላለን።
እኔ የምለው አድራሻችሁን ማወቅ እችላለሁ? ቢሮ አድራሻችሁ
ቦሌ ቦሌ ደንበል አበሮች ህንፃ አራተኛ ፎቅ።
ቦሌ ደንበር አብሪሽ ህንፃ አራተኛ ፎቅ።
አዎ።
አመሰግናለሁ።
እሺ። መልካም ቀን